ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
እግዚአብሔር ለሚ ከጅፕ ነበር እንደውሎት እሺ፣ እሷ ስራ ሆና ነው እኮ ችግር የለም። አይ
ስልኩን አዎ ረከብኩ፣ ግን ስ- እንትኑ ኮድ ኮድ እምቢ አላቸው።
ችግር የለም።
ሰጠሁት አይ ስልኩንና፣ መረከቦት መረከቦትን አዎ፣ ስላርግልኝ እንጂ ኮዱን እሺ።
ሰጥቶታለሁ።
አዎ እኔ በቃ እና እሰጣለሁ ለ driver ኡ።
ተቀብዬላት ነው እሺ ተቀብዬላት ሰጥ- ሰጥሎታለሁ። ኦኬ፣ መልካም ቀን።
እሺ፣ እሺ።